ሄሎ ሄሎ እንዴት ነህ? ሰላም ነው?
አለን አለን እንትን ነው ይኸውልህ ይሄ የመኪናን መጫን ይችላል በኮምፒውተሩ ግን የውሻው ግን በዲሽ ነው ያልኩህ frequency አለ እሱን ላክልክና የውሻውን በ dish install ታስደርጉታላችሁ እሱ ችግር የለውም። ዲሽ ምናምን ገዝቻለሁ።
በቃ ፊሽ አሁን እኔ እዚህ የ cashier ኡ ምናምንና የመኪናውን ከጫንሽልኝ፣ አሁን እኔ የኮምፒውተሮቹ እቃዎች ያሉት አዋሳ ነው፣ መወስደው ሌላ ቦታ ነው እና እዚህ አስጭኜ ዲሹን እዛ ሄዶ መስቀል ብቻ ስለሆነ ችግር የለውም።
በቃ ሻሴብ ትበለው ሰው እዚህ ጋር መኪና እንጫንበት አይደለ?
የኮምፒውተሩ ላይ ያው መኪና ይጫንበትና በቃ ሻሴብ ትበልልሽ።
እሺ አክሰል ትለዋለሽ።
አዎ አዎ የዛኛውን ፍሪኩዌንሲ እንልክልሃለን። መጀመሪያ ግን መኪናውን ቼክ እናድርገው።
በቃ እሺ አክሰል ትብያለሁ።
እሺ እሺ በለው እሺ እሺ